Hello ሰላም ጤና ይስጥልን። ቴሌ
አብሮ ዘለን
ምን ልርዳዎት?
ቤት ሰማንያ አምስት መቶ ብር ብሎ ቆርጫ አስቸገረው እኮ በምን ምክንያት ነው?
የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባልዎታል። በ- የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባልዎታል። እርስዎ በሚገባለት ትኬት እድሎትን መሞከር game ኦችን ይጫወቱ።
game ኦችን
game game game አዎ game ኦችን ይጫወቱ። የሚያሸልም ጨዋታ ማለት ነው። ብዙ ሽልማቶች ማቋረጥ ፈልገው ነው አይደለም።
እ
game ኡ የት አለ? አልደረስም። የት ምኑ ነው እ መጫወት?
ስልኮት ላይ ነው ስልኮት ላይ ነው። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና okay
አንድ ቁጥር ሶስት ቁጥር ላይ ለመጫወት የሚል አለ። ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። መርጠው መጫወት ይችላሉ። game ኡን ይዩትና ግልጽ ያለው ነገር ካለ መጠየቅ ይችላሉ።
እሺ እሺ